hello ጤና ይስጥልኝ።
ጤና ይስጥልኝ።
እሺ ሰላም፣ ምን ነውቶት?
ቻትፒ እንትን ተጠቃሚ ነበርኩኝ ቤቴ።
እሺ እሺ።
የትናንት ጨዋታ አሸንፌ ነበር፣ ግን እስካሁን አልገባልኝም።
okay win አድርገው አልገባሉትም ነው?
አ አ
okay እሺ። እስቲ cashier code ይነግሩኛል የትኬቱን?
okay ልላክልህ?
አዎ cashier code ኡን እስቲ ታውቋለህ? በቃ ልደውልላ ለያዘውና ልደውልልሽ።
እሺ
እሺ